ከሚል በላይ ትክክለኛ መረጃ ጤና ይስጥልኝ የት ነው ማለት hello አዎ፣ ክፍያው አሁን ዲስካውንት ላይ ነው ያለነው።
ጤና ይስጥልኝ የት ነው ዛሬ መረጃዎች
አጠቃላይ ሶስቱ ሀያ credit hour እና አንድ credit hour በሰባት መቶ አምሳ ብር ነው። አጠቃላይ ክፍያ አስራ አምስት ሺህ ብር ማለት ነው።
Hello አሁን ግን አይሰማም አይሰማም።
በ discount ኡ መሰረት አሁንስ አይሰማሁትም ከዛሬ ማታ ምን?
አልሰማሁትም ትንሽ ለቆየ ይቻላል።
እሺ ምን ነበር
ለምን መሄድ ፈልጌ ነበረ YouTube
ይቻላል ለመመዝገብ ፈልገው ነው አሁን ምን ደረሰኝ screenshot አሁን ያደረኩት ለመመዝገብ ደረሰኝ ፈልገው ነው ቴሌግራም ላይ ለመመዝገብ እ፣ ለማወቅ ፈልጌ ነበር። ምን እንደምትፈልግ።
ከዛ በኋላ እ፣ ያው ክፍያው 11 ሺህ ብር ነው ዛሬ
ትምህርቱ የሶስት ወር ትምህርት ነው
የሶስት ወር አዎ ስለዚህ ሮብ አስራ አንድ ሰዓት ላይ በሳምንት ሶስት ቀን ነው እ?
አንደኛ ፎቅ ላይ በሳምንት ሶስት ቀን ነው ትምህርቱ የሚሰጠው ሀያት ነው ስለዚህ አስራ ሁለት ሰዓት እንደርሳለን።
ሀያት ተሱ ሲኒማ እሺ፣ ማ- ማስታወቂያውን ከምን ላይ ነበር የሳብ መረጃ ፈልገው ነው?
ሌላ እንጠይ- የሚፈልጉት information አለ ሌላ
አይ የለም በቃ አመሰግን
እሺ እናመሰግናለን ስለደወል